Dilo. ሄሎ
ሄሎ
ሄሎ ሰላም ወይ ነሽ?
እንዴት ነሽ? ሰላም ሰላም ነው እግዚአብሔር ይመስገን።
አለን አለን።
አዎ እኮ እንትኑ ኮምፒውተሩ እንዳለ በቃ ኤምሲክም ምንም ምንም መተታቆታል። ከስተመር ጋር ተጣልተን ምናምን በቃ አልቻልንም። በቃ ዛሬ እንደዚህ ኔትወርኩ ቀይ በጣም ነው የሚያመጣው ተበላሽቷል።
ክሪቲካል ኢራር ነው የሚልሽ እንደ ጠዋቱ።
አዎ በቃ ጭራሽ ማለት ነው ሎድ ሎድ ነው የሚያደርገው።
እሺ በፍጹም አንድ ቦታ ይሰራል፣ አንድ ቦታ አይሰራም። ግማሽ ሁለ- አንድ መጀመሪያ የሰራላት አንዷ ነበረች።
እሺ።
ሁለቱ ኮምፒ- ሁለቱ ኮምፒውተር ይሰራ ነበር። ከዛ ደግሞ የሷ ተበላሽቶ የሁለታችን ጠፋ።
አዎ አይ ብዙ ቦታ ነው ዛሬ እንደዛ እያስቸገረ ያለው ግን አሁን እየሰራችሁ ነው።
አረ በቃ customer ኦቹ ተሳድበው ምን ብለው እንደ ወላ ነው የተ- የተሳደበም አለ። በዛ ላይ ትኬት እየያዘ ነው ትኬት ይይዛል ይይዛለሁ ወይስ እንደዚህ ሎድ አድርጎ ነው ወደ ካሸር ማያስገባሽ?
ሎድ ያደርጋል። በቃ ምንም ምንም እኔ ብስክል እንኳን ለመክፈት በጣም ከባድ ነው። አያስ እንትን አይልም አይከፍትልም።
እሺ ተቀዘቅታችኋል አይደል አሁን ኦልሬዲ?
አዎ በቃ ምን ማለት
በቃ እሺ ላይት ያሳዩት ወይ ኮምፒውተሩ አፕዴት መደረግ ምናምን ካለበት ላይክ አሁን የዚህኛው የሲስተሙ ብቻ ቢሆን የጀሩን ብቻ ነበር ማይሰራው። ግን ኤኒ ዴስክ ምናምን አልክ እያለሽ ከሆነ የኮምፒውተሩ ችግር ነው የሚሆነው። በእርግጥ system ኡ ዛሬ ትንሽ እያስቸገረ ነው ብዙ ቦታ የእንትኑ የ Golden Race ኡ ማለት ነው። ግን አዎ።
እንደዚህ አሁን AnyDesk እንኳን ለማ- ለመላክ የሚያስቸግርሽ ከሆነ ሌላ ችግር አለ የኮምፒውተሩ ማለት ነው። ምናልባት update ምናምን ሊያስፈልግ ስለሚችል እስቲ ኮምፒውተር አድርጊያቸውና ምናምን ምናምን ነው?
እሺ በቃ እሺ